ሁለት ብቤት ሃሌሉያ ሃሌሉያ በደሙ ክቡር በዕፀ መስቀሉ ተቀደሰት ቤተ ክርስቲያን የ የ የ በደሙ ክቡር በዕፀ መስቀሉ ተቀደሰት ቤተ ክርስቲያን